እንደ ፈቃድህ ይሆንልኝ። ከእኔ ሐሳብ ይልቅ አንተ ያሰብክልኝ ይቅደም። ከእኔም በላይ ስለ እኔ ታውቃለህና የሚገባኝን አትከልክለኝ። ካሰብኩት ይልቅ ያሰብክልኝን ስጠኝ። ከፈለግኩትም ይልቅ ወደሚያስፈልገኝ አሻግረኝ። ከእኔ ፈቃድ ይልቅ ያንተ ፈቃድ ይሆን። እንደ ፈቃድህ አውለኝ፣ እንደ ፈቃድህ አኑረኝ። ወይኩን ፈቃድከ